ሄሎ ሄሎ አቤት ሰላም ጤና ይስጥልን።
ሰላም ነው አብሮ ይስጥልኝ።
አብሮ ይስጥልን። ከ Stanford Kids ነው የምደውለው። ኢዲዲ እባላለሁ።
እ Stanford Kids ነው የምደውለው። ኢዲዲ እባላለሁ።
እሺ
ፌስቡክ ላይ advertise ለቀን ነበር እና interested ሆናችሁ ስልካችሁን አስቀምጣችሁልኝ ነበረ።
አ
ታረፋ የእርሱ ስም ነው
አበባ
እ ምና ጠፋ አበባ
ሄሎ ሄሎ ተረፈ አበባ ተረፈ አበባ
ታረፋ አባባ። እሺ አ
እሺ ልጅ አለዎት?
እ ልጅ አለዎት?
የለም የለም
እርስዎ ራሱን የፈለጉት ይሄኛውን ፕሮግራም አ
እስ- እርስዎ ስንት አመቱት ነው?
እርሱ አያም አይ፣ አሁን ያለን ፕሮግራም እ
ካሁን ፕሮግራም hello አሁን ያ- አሁን የምና- ያዘጋጀነው ፕሮግራም የምንሰጠው ከአራት አመት እስከ አስራ ሰባት አመት ላሉ ልጆች ነው። ለወደፊቱ ግን የምንጀምረው ኮርስ አለ። ለእርሱ interested ከሆኑ አ ስልኮን ይዘን የዛን ጊዜ ያኛው ፕሮግራም ሲጀመር እንደውልሎታለን።
በቃ እሺ እሺ፣ እናመሰግናለን። መልካም ቀን።